hello
ወይ ጤና ይስጥልን።
ጤና ይስጥልን ቤት ቤት
አብሮ ይስጥልን።
እሺ ምን ነበረ
እንትን ብሩ ማታ ወደ ባንክ ንግድ ባንክ አስተላልፌው አልገባልኝ።
ስንት ብር ነበረ
አንድ ሺህ አምስት መቶ ብር ቤት ቤት ብር ከኝ ነው አ፣
እሺ check ላድርግልሽ እሺ check አ፣ መስመር ላይ ጠብቅ ሁለት መቶ ብር ነው ኧረ አይደለም እ አንድ ሺህ አምስት መቶ ብር ነው።
በዚህ ቁጥር አ
እሺ ከትናንት ወዲያ አድርጌ ያው ትናንት የለም ሁለት መቶ ብር ነው deposit ኧረ የተደረገው።
ትናንትና ነው ማታ እንዴ ማታ ነው እናቴ
እሺ ዜሮ ዘጠኝ ብሎ የሚጀምረው ነው ዘጠኝ ብሎ በሚጀምረው
አ ዘጠኝ ብሎ ነው ዜሮ ዘጠኝ ብሎ የሚጀምረው ስልክ
ስልኩ ሁለት account ነው ያለ አ?
እንደ በዚህኛው ነው እንጂ አሁን በአም- በምደውል እኮ በሱ ላይ በ- ሁለት አካውንት አይደል ያለክ
ሁለት ነው እ አ፣ እንዴ ያ ሁለቱ ላይ ነው። ማታ ነው የል- እንትን ያልኩት እሺ ጠብቀ ይመስላል ቼክ ላድርገው ሁለት ኧረ በለ- እንዴ።
ሄሎ አ ሄሎ እሺ አንድ ሺህ አምስት መቶ ብር ገብቷል
አሁን መሀመድ ታሂር አይደል አ መሐመድ ታይር ገብቷል አዎ check አድርገው አሁን ስራ ገብቶ ነበረ check አድርገው